ሄሎ ሰላም ጤና ይስጥልኝ።
ሚሊዮን አሁን አለ የተመረቀ ከዚህ ቫሞስ እንኳን ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን በድጋሚ ደወለ።
እሺ ምን ልርዳዎት?
እንደሆነ ያስነነ እሺ እሺ፣ ሶፎንያስ አንድ ሰው ልንጨምር ነበር።
መልካም ሰው።
ይችላሉ።
ማነው እ፣ የሚጨምር?
መጀመሪያ አምስት ሰው ነው የመዘገብኩት። ሮቤል፣ ፋሲል፣ አምስት ሰው። አንቺ ቤቴልም ጎበዝ ነሽ፣ እና ሔዋን።
ታስታውሻለሽ። በመሀል ሰው አልደወለም ማለት ነው።
ስልሙ ሙሉ እንትና፣ ስለጽፍ ያለው ለዛ ነው።
ትዕግስት ያባታ ስም ትዕግስት እና ቻይን ቻይና ብለሽ
ቻይና ነው። ሁለት ሰው ነው አሁን አንድ ሰው ነው የነገሩኝ።
ሁለት የተለያየ ስም ነው የነገርኩሽ።
ኦኬ።
መታወቂያ ቼክ ይደረጋል።
አይ ችግር የለውም።
ስለዚህ በቃ እንትና እ፣ ትዕግስት ነው ያሉኝ።
ትዕግስታ እና ደግሞ አንድ ደግሞ ቻይና ሌላ።
እሺ ቻይና እሺ፣ ስንት ሆነ ማለት ነው? ሰብታማ ሰባት።
በቃ የሰባት ሰው ወንበር እሺ ስልክ የአሁኑን ስልክ ልጠቀም አርባ አራት አርባ አንድ አንድ ላይ ነው የምንመጣ።
እሺ መልካም እናመሰግናለን። መልካም እሺ።
ምሽት